hello
hello hello
hello hello ሀጀር
አቤት hello ሀጀር ሰላም አቤት።
እንዴት አደርሽ? ገነት እባላለሁኝ ከላይን አዲስ ነው የምደውልልሽ። communicate እያደረግኩሽ ነበረ ባለፈው OK so ፓስፖርት specific ዩኒቨርሲቲ አለ የሚፈልግ ፓስፖርት ወይም ደግሞ የፓስፖርት የቀጠሮ ወረቀትና hopefully እንትን ላይ ነሽ አይደለ? procedure ላይ ነሽ የፓስፖርት አዎ አዎ ስለዛ የሆነ እንትን ምንድነው የሚባለው ይሄ ቀነ ቀጠሮ ያስያዝሽበት ነገር አለሽ document አለ አለ ልትልኪልኝ?
አለ በቃ አለ screenshot እራሱ።
አድርገሽ ወይም ደግሞ ራሱን document ኡን ከላክሽልኝ በዛ መሰረት ሊያስቀጥሉኝ ይችላሉ። ሶስተኛ ዩኒቨርሲቲ apply እያደረኩልሽ ነው። ከሱ እሺ።
በስተቀር ሁሉን ነገር ጨርሻለሁ እና እሺ አሁን ማለት እሱን ነው።
attach እንዳደርግላቸው እሺ።
ነበር ሀጀር። በቃ እሱ እሺ፣ ላኪልኝ እልክልሻለሁ።
ቴሌግራም ላይ። alright እሺ።
እሺ። እሺ ሀጀር መልካም ቀን ይሆንልሽ። እሺ እሺ ቴንክ እሺ